Hello?
ሄሎ
ጤና ይስጥልኝ። አሪፍ ነኝ። ማን ነው የወለዳሁት?
ከዘመን ቤት ያው ዊዝድሮዋል አውጥቼ ነበር እና አልገባልኝም።
ዊዝድሮ ያሉት ወደ የት አካውንቶት ነው?
ወደ ቴሌሌ ብር ወደ ቴሌግራም። መቼ አዎ።
ነበር ቀኑ?
አሁን ከተወሰነ ደቂቃ ቤት እሺ፣ ምን ያህል ብር ነው?
ሁለት ሺ ሰባት መቶ
እሺ፣ ያመኛቸው። ሙሉ ስሞትን ይነግሩኛል? ቴሌ ብሮ የተመዘገበበትን?
ሮ- ሮቤል ጸጋይ ካሳ
ሮቤል ጸጋዬ ካሳ። እ፣ ስልክ ቁጥሩ ይሄ ነው አሁን የደወሉበት?
አ አ አ እሺ። እኛ ጋር ያለውን information ይዘናል። screenshot ቴሌግራም ላይ share ያደርጉናል። ልንገሮት ቁጥር አ በምን ላክልሽ? በምን ቁጥር?
አሁን ልስጦትና ይያዙ እሺ ዜሮ ዘጠኝ ዘጠና ሁለት
እ፣
እየያዙ ነው።
አ እሺ ዜሮ ዘጠኝ ዘጠና ሁለት አስራ ሶስት አ ዜሮ አንድ ዜሮ አንድ ሀምሳ አምስት ልክ ያለው ወደዛ ልክ ይልሻለሁ ወደዛማ ልከውልናል። እሺ ቼክ እያደረኩሎት ነው። ሮቤል ካሳ የሚለው ነው።
አ እሺ ስም ደርሶናል። እኛ አንድ ላይ እያይዘን ለስኔካችኞች ልስጦች እናደርጋለን።
እሺ ሌላ ምረዳውት ነገር አለ?
አ የለም እ፣ መልሼ ል- ልደውል ወይስ እ፣ አንቺ እንትን ትያለሽ?
አዎ እኛ ሲስተካከል እንደውልሎታለን። ምክንያቱም ተመሳሳይ case ኦች ስላሉ አዎ።
ጥቆ ነው የሚስተናገደው system ላይ ያጋጠመ ችግር ስለነበር፣ ስለዚህ እኛ እሺ።
ሲስተካከል እናሳውቆታለን።
እሺ እሺ እናት እሺ ስለደወሉ እናመሰግናለን። ቀጥሎ ከሚሰሙት በኋላ ስለ አገልግሎት አስተያየቶትን ያስቀምጡልን። መልካም ምሽት።
እሺ thank you